hello ጤና ይስጥልኝ ጠብታ አምቡላንስ hello ጤና ይስጥልኝ አቤት የአምቡላንስ አገልግሎት ፈልገን ነበር ከየት ነው
ከዚህ ከፍላሚንጎ አካባቢ እ?
ከስቲፋኖስ ቤተክርስቲያን አካባቢ ምን ቤተክርስቲያን ስቲፋኖስ እስጢፋኖስ ስቴዲየም ነው አዎ ስቴዲየም ቀይ መስቀል ማን ነው ከመስቀል አደባባይ አካባቢ ማለት ነው እሺ ከቤት ከእሱ ነው ወደ ቅዱስ ጳውሎስ ወደ ከቤት ነው?
ጳውሎስ ከአዳራ አ- ሆስፒታል ነው አዎ okay ቅድም ተደውሎልኝ ነበረ ቅድም አዎ፣ okay አዎ፣ okay ግን ጨርሳችኋል ምንድን ማለት አዎ ምንድን ነው እ- ያለኝ ወደ እ- ጳውሎስ አደራ።
ሆስፒታል አዎ ገባኝ ወደ ጳውሎስ ሆስፒታል ነው የሚሄዱት ጳውሎስ አዎ።
ሆስፒታል communication ጨርሰን እንደውልልሻለን ነው ያሉኝ okay እሺ እሺ ጥሩ በቃ አይ ያልደወለ መስሎኝ ነው ወንድሜ በጎን ደውሏል ማለት ነው እሺ እሺ ጥሩ አመሰግናለሁ እሺ እሺ